ይስጥልኝ ሰላም ጤና ይስጥልኝ። Best Bet እንትን CBE ብር deposit አይቻልም እንዴ? በእናትሽ ይቻላል።
እምቢ አለኝ እኮ እ ለምቻፓ አማራጩ ላይ እ እ አማራጩ ላይ የለም። አማራጩ ላይ እም ይቻል ነበር። ለሚያጠፉት አላወቅኩም። ቴሌ ብር የለም።
ቴሌ ብር የለኝም። በዛ ነው።
እሺ በ Santim ስትሞክረው Santim ላይ የለም። ሲቢ
ሳንቲም ላይ ስ- እ እ ሲቢ እንደ ቻፓ አይነት ሌላ Santim Pay የሚል አለ ማስተላለፊያ
ምን ላይ እዛው Best Bet ላይ Chapa ን በምትመርጥበት ሰዓት ከታች ደግሞ የሚ- እንትን አለ ሳንቲም የሚል
ሳንቲም እኮ ከስር Santim Pay የሚያመጣው እም እሱ ላይ እኮ ምን ከስር የለም?
CBE ብር እና እንትን ጎን በ application ኡ የሚያመጣ እም ቴሌ ብር እና CBE የለም። ቴሌ ብር ብቻ ነው ያለው።
እሺ ቆይ check አደርገዋለሁ። እሺ እና እደውልልሃለሁ ካልተነሳ እሺ